አልወድም በሷና ባይነኝ ከዳላውቅም አልወድም ሲነቁብኝ እሷን ህመሜ ነሳ ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ አባቷ መርጌታን ቅኔ የተማሩ እናቷ መነኩሴን ለነፍሳቸው አደሩ ጨዋ የወለዳት ጨዋ ያሳደጋት ፈራ እግዚአብሔር ያላት የትልቅ ሰው ልጅ ናት። ታምቷ አይታወቅም ጎጃም በማተቡ ታምቷ አይታወቅም ጎጃም በማተቡ ፍቅር እንጂ ክፋትን አያውቅም በልቡ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ አትንኳት እሷን አትንኩብኝ ደሞ በሽታዬ ነገረሽብኝ አትንኩት አትንኩት ብያለው ጎጃምም የበላይ የበላይ የጎጃም ነው የበላይ ነው የበላይ ነው የበላይ ነው የበላይ ነው ጎጃም የበላይ ነው የበላይ ነው የበላይ ነው የበላይ ነው የበላይ ነው ለወደደው ሟች ነው አልወድም በሷና ባይኔ ቀርዳለው ግምኔ አልወድም ሲነቁብኝ እሷን ህመሜ ይነሳል አልወድም በሷና ባይኔ ቀርዳለው ግምኔ አልወድም ሲነቁብኝ እሷን ህመሜ ይነሳል ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ ህመሜ ህመሜ ህመሜን ህመሜ እሷን ተዋት ለኔ እሷ አገሯ ጎጃም እኔ አገሬ ሸዋ ተገኝታ ይቅናል ለኔ ትዝታዋል ቀረባ ጨዋታ ቀረባ ቁም ነገር ከሁሉ በላይ ነው የጎጃም ነገር ታምቶ አይታወቅም ጎጃም በማተቡ ታምቶ አይታወቅም ጎጃም በማተቡ ፍቅር እንጂ ክፋትን አያውቅም በልቡ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ ዳማይ አትንኳት እሷን አትንኩብኝ ደሞ በሽታዬ ነገረሽብኝ አትንኩት አትንኩት ብያለው ጎጃምም የበላይ የበላይ የጎጃም ነው የበላይ ነው የበላይ ነው የበላይ ነው የበላይ ነው ጎጃም የበላይ ነው